በነገር እንዴት ነው?
ቢኒያም ቢኒያም ጅማ እሺ ቢኒያም ሰላም አሪፍ ነው።
አለህ?
ማንም ማንም የገባ የለም።
እ፣ ተስፋ አለ።
ኦኬ ላናግረው
እሺ
አንተ የመንገድ ፈርስ አይደለ ወይ? እዩ እቺ መንገድ አይፈራል።
ሰላም ነው።
የትናንትናው ቤት እኮ በቃ አሁንም ማጫወት አልቻሉም። ታውቃለህ?
እስኪ ይህን check ላክልኝና አሁን check ላድርገው እስኪ።
እሺ።